ኢየሱስ በይቅርታው ከጠራኝ ጀምሮ እሱን እሱን ይላል ልቤ ተቀይሮ እሱን እሱን ይላል ልቤ ተቀይሮ እሱን እሱን ይላል ልቤ ተቀይሮ እሱን እሱን ይላል ልቤ ተቀይሮ ሰው አይረሳም ጌታዬ አዎ እንደ ሰው አይደለም ሰው አይረሳም ጌታዬ እንደ ሰው አይደለም ሰው አይረሳም ጌታ እንደ ሰው አይደለም ሰው አይረሳም ጌታዬ እንደ ሰው አይደለም ሰው አይረሳም ጌታ ሰው አይጥልም ጌታዬ አዎ እንደ ሰው አይደለም ሰው አይጥልም ጌታዬ እንደ ሰው አይደለም ሰው አይጥልም ጌታ እንደ ሰው አይደለም ሰው አይጥልም ጌታዬ እንደ ሰው አይደለም ሰው አይጥልም ጌታ የሰላሙን አየር ተነፈስኩ በእውነቱ የሰላሙን አየር ተነፈስኩ በእውነቱ ጌታን ያገኘው ቀን በስቶልኝ ምረቱ ጌታን ያገኘው ቀን ደርሶልኝ ምረቱ ኦ እሱን ያገኘው ቀን ደርሶልኝ ምረቱ ጌታን ያገኘው ቀን በስቶልኝ ምረቱ ሰው አይረሳም ጌታዬ አዎ እንደ ሰው አይደለም ሰው አይረሳም ጌታዬ እንደ ሰው አይደለም ሰው አይረሳም ጌታ ሰው አይጥልም ጌታዬ አዎ እንደ ሰው አይደለም ሰው አይጥልም ጌታዬ እንደ ሰው አይደለም ሰው አይጥልም ጌታ የማዳኑ ደስታ በውስጥ አልበረደም። የማዳኑ ደስታ በውስጥ አልበረደም። ሁሌ ያዘመረኝ ይኖራል ዘላለም። ሁሌ ያዘመረኝ ይኖራል ዘላለም። ኦ ሁሌ ያዘመረኝ ይኖራል ዘላለም ሁሌ ያዘምረኝ ይኖራል ዘላለም ሰው አይረሳም ጌታዬ አዎ እንደ ሰው አይደለም ሰው አይረሳም ጌታዬ እንደ ሰው አይደለም ሰው አይረሳም ጌታ ሰው አይጥልም ጌታዬ አዎ እንደ ሰው አይደለም ሰው አይጥልም ጌታዬ እንደ ሰው አይደለም ሰው አይጥልም ጌታ ከአምላክ ዘንድ መጣልኝ ከሱ ዘንድ እፎይታ ከአምላክ ዘንድ መጣልኝ ከሱ ዘንድ እፎይታ ውስጤ ያፈሰሰው የሰማዩን ደስታ ውስጤ ያፈሰሰው የሰማዩን ደስታ ውስጤ ያፈሰሰው የሰማዩን ደስታ
ሲያፈስሰው የሰማዩን ደስታ ያዘምረኛል ጌታ ማርኮ አጥቦ ሕይወቴን ለውጦ የእግዚአብሔር ማዳን ልቤን ገዝቶ ፍቅሩ ከወርቀንቁ በልቶ ያዘምረኛል ጌታ ማርኮ አጥቦ ሕይወቴን ለውጦ የእግዚአብሔር ማዳን ልቤን ገዝቶ ፍቅሩ ከወርቀንቁ በልቶ
በቃኝ የማልለው ይለፈኝ የማልለው ሰለቸኝ የማልለው ያንተ ልውናህ ደስታዬ ያለበት ያለፈ ሰላሜ መገኘት ነው መዋያ ማደሬ በቃኝ የማልለው ይለፈኝ የማልለው ሰለቸኝ የማልልህ ያንተ ልውናህ ደስታዬ ያለበት ያለፈ ሰላሜ መገኘት ነው መዋያ ማደሬ አውቀዋለው ጠረንህን ማዛ ይለያል ጌታ እሱም ሳገኝ እረሳለው ምድር ላይ መኖሬንም ላፍታ አውቀዋለው ጠረንህን ማዛ ይለያል ጌታ እሱን ሳገኝ ረሳለሁ ምድር ላይ መኖሬንም ላፍታ እንደማይወጡበት እንደ ጠሊቅ ባህር ናፈቀኝ ካንተ ጋር በመንፈስ መሰወር ናፈቀኝ ካንተ ጋር በመንፈስ መሰወር እንደማይወጡበት እንደ ጥልቅ ባህር ናፈቀኝ ካንተ ጋር በመንፈስ መሰወር ናፈቀኝ ካንተ ጋር በመንፈስ መሰወር እረፍት አልሰጣቸው ለዓይኖቼ ሽፋን ሽፍት እስኪያዩ ያንተን መገኘት ጉልበቴን እስኪዝል ይመርከክ ደጅ ይጥና ናፍቆቱ አንተ ነህና ፍስሐዬ ደስታዬ አለኝታዬ መከታዬ ነህ አንተ ካለ ሁሉ እንዳለ ይሰማኛል ምንም እንዳልጎደለ ፍስሐዬ ደስታዬ አለኝታዬ መከታዬ ነህ አንተ ካለ ሁሉ እንዳለ ይሰማኛል ምንም እንዳልጎደለ ልውና መገኘትህ ያስጮኸኛል ጠዋትና ማታ አላቆምም ማንኳኳቴን መገኘትህ እስኪ ሞላው ቤቴን ህልውና መገኘትህ ያስጮኸኛል ጠዋትና ማታ አላቆምም ማንኳኳቴን መገኘትህ እስኪ ሞላው ቤቴን መገኘትን እስኪ ሞላው ቤቴን መገኘት እስኪ ሞላው ቤቴ ህልውና እስኪ ሞላው ቤቴ ህልውና እስኪ ሞላው ቤቴ በቃኝ የማልለው ይለፈኝ የማልለው ሰለቸኝ የማንለው ያንተ ልውናህ ደስታዬ ያለበት ያለፈ ሰላሜ መገኘት ነው መዋያ ማደሪያዬ በቃኝ የማልለው ይለፈኝ የማልለው ሰለቸኝ የማልል ያንተ ልውናህ ደስታዬ ያለበት ያለፈ ሰላሜ መገኘት ነው መዋያ ማድሬ ምድረ በዳው ኑሮ ከዚያ ከቃጠሎ አንተነ የታደቃት ደርሰህላት ቶሎ ስለዚህም ነፍሴ አንተን አንተን አለች ቀንና ወረሪት ፊትክን ፈለገች ዋልያ ወደ ውሃ ምንጭ እንደምትናፍቅ ነፍሴ አንተን አንተን አለች ነፍሴ ኢየሱስ አንተነ የነፍሴ ትርጉሟ እውነተኛ ወዳጅ የኑሮ ጣዕሟ ያላንተ መኖር አይሆንላትም። መጠጊያ ጎጆ ሌላ የላትም።
ሰፊው ሜዳ ተጠናቆ የጅረት ጉዞ ተገባዶ በባከነ ዛት እንዳለው ዘመኑ ይነግራል አስረግጦ። ሰፊው ሜዳ ተጠናቆ የጅረት ጉዞ ተገባዶ በባከነ ዛት እንዳለው ሚሆነው ይነግራል አስረግጦ። በቃልን ቃል አብራ መብራቴን ላሰናዳይ በርጎጆዬ ሙሽራዬ እንዳትቆም በደጄ በሬን ልክፈት ልነሳና ማልጄ በቃልን ቃል አብራ መብራቴን ላሰናዳይ በርጎጆዬ ሙሽራዬ እንዳትቆም በደጄ በሬን ልክፈት ልነሳና ማልጄ ናናናና ሙሽራዬ ናናናና ሙሽራዬ ናናናና ሙሽራዬ ናና ኢየሱስ ጌታዬ ናናናና ሙሽራዬ ናናናና ሙሽራዬ ናናና ሙሽራዬ ናና ኢየሱስ ጌታዬ በህብረት ሲጠብቁ ቆነጃጅቶች በናፍቆት ከልባቸው አንተን ሊያዩ ፈላጊዎች ይሁን እንጂ በአምስቱ ስንፍና ይታያል። ከመቅረዛቸው ዘይት ጎሎ ማብሪያቸው ጨልሟል። አንድ ቀን ተነፋ መለከት የጠበቁት ከሰፈር ገባ ድንገት ሊሸምቱ በወጡበት ገባና አላውቅም አለ ደጁንም ዘጋና በቃልን ቃል አብራ መብራቴን ላሰናዳ ይበር ጎጆዬ ሙሽራዬ እንዳትቆም በደጄ በሬን ልክፈት ልነሳና ማልጄ ናናናና ሙሽራዬ ናናናና ሙሽራዬ ናናናና ሙሽራዬ ናና ኢየሱስ ጌታዬ ናናናና ሙሽራዬ ናናናና ሙሽራዬ ናናናና ሙሽራዬ ናና ኢየሱስ ኢየሱስ ጌታዬ ናና ኢየሱስ ጌታዬ ናና ኢየሱስ ጌታዬ ናና ኢየሱስ ጌታዬ ናና ኢየሱስ ጌታዬ ኢየሱስ ሆይ ናልን ኢየሱስ ሆይ ናልን ኢየሱስ ሆይ ናልን አገራችን ውሰደን ኢየሱስ ሆይ ናልን ኢየሱስ ሆይ ናልን ኢየሱስ ሆይ ናልን አገራችን ውሰደን ልናይ ናፍቀናል ልናይ ናፍቀናል ልናይ ናፍቀናል ልናይ ጓጉተናል ማራናታ አሜን መንግስት ትምጣልን ናናናና ሙሽራዬ ናናናና ሙሽራዬ ናናናና ሙሽራዬ ናና ኢየሱስ ጌታዬ ናናናና ሙሽራዬ ናናናና ሙሽራዬ ናናናና ሙሽራዬ ናና ኢየሱስ ጌታዬ ለጥቂት ጊዜ በልዩ ልዩ መከራ እናልፋለን። በቀኑ መጨረሻ አሃሃ የክብርን አክሊል ደፋለን። ለጥቂት ጊዜ በልዩ ልዩ መከራ እናልፋለን። በቀኑ መጨረሻ አሃሃ የክብርን አክሊል ደፋለን። ናናናና ሙሽራዬ ናናናና ሙሽራዬ ናናናና ሙሽራዬ ናና ኢየሱስ ጌታዬ ኢየሱስ አለን
ገብተ ከመንደሪ ከተደበኩበት ፍቅር ልቤ ነካው እጄን ያስክበት የመውደድን ትርጉም የፍቅር ሚስጥር ገልጠ ያሳየኸኝ በመስቀል ፍቅር ምረትን አሳየኸኝ ያሳየኸኝ ይቅርታ ሰላምህ በስቶልኛል አቻ የለ ኢየሱሴን ያለኝታ ላምልክ በደስታ ከእንግዲስ ምን ላለው እግዚአብሔር ከወደደኝ ዝቅ ብዬ አመሰግናለሁ እኔ አመሰግንሃል እኔ አመሰግንሃል እኔ አመሰግንሃለሁ እኔ አመሰግንሃል እኔ አመሰግንሃል እኔ አመሰግንሃል እኔ አመሰግንሃለሁ እኔ አመሰግንሃለሁ እኔ አመሰግንሃለሁ እኔ አመሰግንሃለሁ እኔ አመሰግንሃለሁ እኔ አመሰግንሃለሁ ሃሌሉያ ብቻዬን ቁጭ ብዬ አዝኜ በቤቴ በጣም እያመመኝ የውስ ብራቴ በድንገት ኢየሱስ ደረሰልኝ ሰባራውን ጠጋኝ እውነተኛ ዳኛ እውነተኛ ዳኛ ብቻዬን ቁጭ ብዬ አዝኜ በቤቴ በጣም እያመመኝ የወሰብ ብራቴ በድንገት ኢየሱስ ደረሰልኝ ሰባራውን ጠጋኝ እውነተኛ ዳኛ እውነተኛ ዳኛ የደካሞች አሳራፊ ኢየሱስ አለ ነፍሴ ረፊት ሸክም ከብዶበት ለሚንገላታ ወደዚህ ጌታ መጥቶ ይበርታ። አይኔን አንስቼ ከሰው ላይ ሐዘኔ ረሳው ኢየሱስን ሳይ ሃሌሉያ ጌታዬ ጌታዬ ከሞት መዳኛዬ ኢየሱስ ጌታዬ የአይኔ ማረፊያዬ ጌታዬ ጌታዬ ከሞት መዳኛዬ ኢየሱስ ጌታዬ የአይኔ ማረፊያዬ እኔ አመሰግንሃል እኔ አመሰግንሃል እኔ አመሰግንሃለሁ እኔ አመሰግንሃል እኔ አመሰግንሃለሁ እኔ አመሰግንሃል እኔ አመሰ ሃሌሉ ጌታዬ ጌታዬ ከሞት መዳኛዬ ኢየሱስ ጌታዬ የአይኔ ማረፊያዬ መጠጊያ ነህ ግራ ለተጋባ ወደ ቅጥር ሮጦ ለገባ አያሳፍር ስም ጉልበታም ነው ይታደጋል ደርሶ ለታመነው ግዛትህን አይደፍረውም ሌላ ስትነካ አንተ አትለም ችላ ርስትህን ለሌላ አትሰጥም ክንድ ብርቱ ለሰከንድ አይዘልም ስም የጸና ግንብ ነው ስም የጸና ግንብ ነው ስም የጸና ግንብ ነው ስም የጸና ግንብ ነው ስም የጸና ግንብ ነው ስም የጸና ግንብ ነው ጻድቅ ምሮቶ ከጠላት አምልቶ ከፍ ከፍ ይላል እያለ ስጋት ያድራል። ጻድቅ ምሮቶ ከጠላት አምልቶ ከፍ ከፍ ይላል ያለ ስጋት ያድራል። እኔ አልሰጋም፣ በምንም አልሰጋም። እኔ አልሰጋም፣ በምንም አልሰጋም። ምን ጎደለው ከአንተ የተተካ በአንዳች ነገር በምንም አልሰጋ። ምን ጎደለው ከአንተ የተጠጋ? በአንዳች ነገር በምንም አልሰጋ። ከአንተ የተጠጋ በአንዳች ነገር በምንም አልሰጋ። ጻድቅ ምሮጦ ከጠላቱ አምልጦ ከፍ ከፍ ይላል ያለ ስጋት ያድራል። ጻድቅ ምሮጦ ከጠላቱ አምልጦ ከፍ ከፍ ይላል ያለ ስጋት ያድራል። እኔ አልሰጋም፣ በምንም አልሰጋም። እኔ አልሰጋም፣ በምንም አልሰጋም። ምን ጎደለው ከአንተ የተጠጋ? በአንዳች ነገር በምንም አልሰጋ። ምን ጎደለው ከአንተ የተጠጋ? በአንዳች ነገር በምንም አልሰጋ። የኔ ጌታ ሁልጊዜ ታማኝ ሁልጊዜ ታማኝ አይቻለው በቃሉ ሲገኝ በቃሉ ሲገኝ የኔ ወዳጅ ሁልጊዜ ታማኝ ሁልጊዜ ታማኝ ስላየሁኝ በቃሉ ሲገኝ በቃሉ ሲገኝ ያያችው መስኪኑን ሲያግዘው በሉ እንጂ እግዚአብሔር መልካም ነው፣ ይረዳል። ምስክር ነኝ እኔ ደግፎኝ ስላየሁኝ ባይኔ የኔ ጌታ ሁልጊዜ ታማኝ ሁልጊዜ ታማኝ አይቻለው በቃሉ ሲገኝ በቃሉ ሲገኝ ልበል እንጂ ሁልጊዜ ታማኝ ሁልጊዜ ታማኝ ስላየሁኝ በቃሉ ሲገኝ በቃሉ ሲገኝ ሁሉ በርሱ ሆነ ሁሉ በርሱ ሆነ ይህም በርሱ ሆነ ሁሉ በርሱ ሆነ
ጌታ ሆይ ተመስገን ተመስገን ተመስገን አናቆት ያንስሃል ቢጨመር ቢጨመር ጌታ ሆይ ተመስገን ጌታ ሆይ ተመስገን ተመስገን ተመስገን ሁሌ ያንስሃል ቢጨመር ቢጨመር ጌታ ሆይ ተመስገን የሕይወቴ ትርጉም ነህ የከፍታዬ ምክንያት መዳን ይሆንክላል አንዷ ነፍሴ ወደ የተቤዣ ተስፋ ከውስጥ ከመንፈሴ ኑሮ አይጥመኝም ያላንተ ኢየሱሴ የእውነቱን ልናገር ከውስጥ ከመንፈሴ ኑሮ አይጥመኝም ያላንተ ኢየሱሴ የሕይወቴ ትርጉም ነህ የከፍታዬ ምክንያት መድኃኒት ሆይ ክላል አንዷ ነፍሴ ወደ የተብዥሃት ተስፋ የማረግ ትመጣለ ብዬ የእውነቱን ልናገር ከውስጥ ከመንፈሴ ኑሮ አይተመኝም ያላንተ ኢየሱሴ አውቀዋለሁ ጠረንን መዓዛ ይለያል ጌታ እሱን ሳገኝ እረካለው ምድር ላይ ምሮን እንደማይወጣበት እንደ ጠሊቅ ባህር ናፈቀኝ ካንተ ጋር በመንፈስ መሰውር ናፈቀኝ ካንተ ጋር በመንፈስ መሰውር እረፍታር ሰጣቸው ለዓይኖቼ ሽፋሽፍት እስኪያዩ ያንተ መገኘት ጉልበቴ ምስኪዝ ይንበርከክ ደጅ ይጽና ናፍቆቱ አንተው ነህና ፍስሐዬ ደስታዬ አለኝታዬ መከታዬ ነህ አንተ ካለ ሁሉ እንዳለ ይሰማኛል ምንም እንዳደለ ናና አረስርሰኝ ናና አረስርሰኝ ናና ናና አረስርሰኝ ናና አረስርሰኝ ዛሬ ናፈኩ እንደገና ናፈኩ የኔ ክብር ተራብኩ ዛሬም ናፈቁ እንደገና ፈለጉ የኔ ክብር ተራብኩ ናና አስነሰኝ ናና ረዝርዘኝ ናና ረዝርዘኝ ናና አረስርሰኝ ክብር ክብር ክብር ናፈቀኝ ያንተ ልውና እጅግ ራበኝ ናና ናና አረስርሰኝ ናና አረስርሰኝ ናና ናና አረስርሰኝ ናና አረስርሰኝ ዛሬም ናፈኩ ዛሬም ናፈኩ እንደገና ናፈኩ የኔ ክብር ተራብኩ ዛሬም ናፈኩ እንደገና ፈለኩ የኔ ክብር ተራብኩ እናና ድረሰኝ
ኢየሱሴ ለኔ ነህ ኢየሱሴ ለኔ ኢየሱሴ ለኔ መደምደሚያዬ ነህ የመጨረሻዬ ኢየሱሴ ለኔ ነህ ኢየሱሴ ለኔ ኢየሱሴ ለኔ ዓለም ስትንጫጫ ወዝባ ሲበዛ ለእኔ ግን አንተውነ የዘላለም ቤዛ መሸሸጊያዬ ነህ ይኸው እስከ ዛሬ ኦ፣ አሁንም አደራ አድርሰኝ አገሬ መደምደሚያዬ ነህ የመጨረሻዬ ኢየሱሴ ለኔ ነህ ኢየሱሴ ለኔ ኢየሱሴ ለኔ ኢየሱሴ ለኔ ነህ ኢየሱሴ ለኔ ኢየሱሴ ለኔ ሰው ሁሉ ይሄዳል ወደ የአምላኩ ሰዓቱ ሲያበቃ የዚች ዓለም ልኩ ለእኔ ግን አንተ ነህ የነፍሴ ውሳኔ አሁንም አደራ አደርሰኝ አገሬ መደምደሚያዬ ነህ የመጨረሻዬ ኢየሱሴ ለኔ ነህ ኢየሱሴ ለኔ ኢየሱሴ ለኔ ኢየሱሴ ለኔ ነህ ኢየሱሴ ለኔ ኢየሱሴ ለኔ በጓዳዬ ያለ አልማዜ ንብረቴ ለሰው የማሳየ ትምክህቴ ኩራቴ እውነተኛ ወዳጅ ቀን የማይለውጥ አነሰብኝ እኔስ እድሜም ብሰጥ በጓዳዬ ያለ አልማዜ ንብረቴ ለሰው የማሳየ ትምክቴ ኩራቴ እውነተኛ ወዳጅ ቀን የማይለውጥ ሆ አነሰብኝ እኔስ እድሜም ብሰጥ መደምደሚያዬ ነህ የመጨረሻዬ ኢየሱሴ ለኔ ነህ ኢየሱሴ ለኔ ኢየሱሴ ለኔ መደምደሚያዬ ነህ የመጨረሻዬ ኢየሱሴ ለኔ ነህ ኢየሱሴ ለኔ ኢየሱሴ ለኔ ኢየሱሴ ለኔ ኢየሱሴ ለኔ ኢየሱሴ ለኔ ነህ الشهيدة ساعة زقزقت نفسي ግን አሁንም አንተን አለወጠች የዚህ ዓለም ክብር ሀብት ብልጥግና ካንተ አይነት ጥላትም ትኖራለች ገና መደምደሚያዬ ነህ የመጨረሻዬ ኢየሱሴ ለኔ ነህ ኢየሱሴ ለኔ ኢየሱሴ ለኔ ኢየሱሴ ለኔ ኢየሱሴ ለኔ
በምድረ በዳ ያለኸው እንደ አጋር ያነባኸው የሚያይህንስ ብታየው ፍጻሜህ ተስፋ አለው። ያይሃል ኢየሱስ ያይሃል ያይሃል በእውነት ያይሃል ያንተ ነገር ይገደዋል ሊታደግ የሚወጣው ያንተ ነገር ይገደዋል ሊታደግ የሚወጣው ተሪያዎች እንደምን የተወደዱ ናቸው። ቅዱስ ቃል በመንፈስህ ቅድስካቸው ጌታ መንፈስ ከፍ ባለውም ዙፋን ስግደት ይቅረብልህ ኦሆ፣ ስግደት ይቅረብልህ ክቡር ድንጋዮች ሕያዋን ልጆች በበጎ ደሜ ተዋጁ ሰዎች ቤተ መቅደስ ለመሆን ታነጹ መጠሪያ ሆኑለት ቅዱሱ መጠሪያዎች እንደምን የተወደዱ ናቸው። ቅዱስ ቃል በመንፈስህ ቅድስካቸው ያለውም ዙፋን ስግደት ይቅረብልህ ዎሆ፣ ስግደት ይቅረብልህ ካህናቶች በመለከቶች መዘምራን በዜማ ዕቃዎች በአንድነት ቃና ወጣ ድምፃቸው ከፍ አደረጉ በምስጋናቸው ደሪያዎችዬ ደሚ የተወደዱ ናቸው። ቅዱስ ቃል በመንፈስህ የቀደስካቸው ጌታ መንፈስ ከፍ ባለውም ዙፋን ስግደት ይቅረብልህ ዎሆ፣ ስግደት ይቅረብልህ
አቤት ምሕረት የበዛለት እንደኔ ያለው እንደኔ ያለ አቤት ጸጋ የበዛለት እንደኔ ያለ እንደኔ ያለ እንደኔ ያለ ያመስገን እንጂ ኦሆ ስላደረክለት ሌላ ምን ቃል አለው ሌላ ምን ቃል አለው ያመስገን እንጂ ኦሆ ስላደረክለት ሌላ ምን ቃል አለው ሌላ ምን ቃል አለው ሁሌ በልቤ እኔ የምመኘው አንተን ማመስገን ስምህን ማክበር ነው። አይኔ በርቶልኝ የውስጥ ሀሳቤ ክብርን አይቼ ልኖር ተግቤ ልኖር ተግቤ ሁሌ በልቤ እኔ የምመኘው አንተን ማመስገን ስምህን ማክበር ነው። አይኔ በርቶልኝ እንደኔ ያለ እንደኔ ያለ እንደኔ ያለ ያመስገን እንጂ አሆ ስላደረግለት ሌላ ምን ጋላለው ሌላ ምን ጋላለው ያመስገን እንጂ እህ፣ ስላደረግለት ሌላ ምን ጋላለው ሌላ ምን ጋላለው ሁሌ በልቤ እኔ የምመኘው አንተን ማመስገን ስምን ማክበር ነው። አይኔ በርቶለኝ የውስጥ ሀሳቤ ክብርን አይቼ ልኖር ደግቤ ልኖር ደግቤ ሁሌ በልቤ እኔ የምመኘው አንተን ማመስገን ስምህን ማክበር ነው አይኔ በርቶለኝ የውስጥ ሀሳቤ ክብርን አይቼ ልኖር ተግቤ ልኖር ተግቤ እንደ እግዚአብሔር ያለው እንደ አምላኬ ያለ እደነቃለሁ በምድር ስለሌለ እንደ እግዚአብሔር እንደ እግዚአብሔር ያለ እንደ አምላኬ ያለ እደነቃለሁ በምድር ስለሌለ አምላኬን ሚስተካከለው ማነው? ጌታዬን ሚስተካከለው ማነው? ኦ እገረማለሁ፣ ኦ እደነቃለሁ፣ እኔ እደነቃለሁ፣ እኔ እገረማለሁ፣ ኦ እደነቃለሁ፣ እኔ እገ- ኦ አምላኬን የሚስተካከለው ማነው? ጌታዬን የሚስተካከለው ማነው? ኦ እገረማለሁ እኔ እገረማለሁ፣ እኔ እደነቃለሁ፣ ኦ እደነቃለሁ፣ እኔ እገረማለሁ። እገረማለሁ እኔ እገረማለሁ በጣም ደነቃለሁ እኔ እስገረም እኔ እገረማለሁ በጣም ደነቃለሁ እኔ ደሰታለሁ በጣም ደስ እግዚአብሔር ሆይ ስለ ስምህ አመልክሃለሁ። እግዚአብሔር ሆይ ስለ ክብር አመልክሃለሁ። እግዚአብሔር ሆይ ስለ ራስህ አመልክሃለሁ። እግዚአብሔር ሆይ ስለ ክብር አመልክሃለሁ። እግዚአብሔር ሆይ ስለ ፍቅርህ አመልክሃለሁ። እግዚአብሔር ሆይ ስለ ጽድቅህ አመልክሃለሁ። እግዚአብሔር ሆይ ስለ ራስህ አመልክሃለሁ። እግዚአብሔር ሆይ ስለ ፍቅርህ አመልክሃለሁ። ከልቤ አመልክ አለው አምላዬ አመልክ አለው በደስታ አመልክ አለው የኔ ጌታ የመኖሬ ምክንያት አንተነህ የህይወቴ ዋና አንተነ ደስታን ያየው አንተነ ከመሞት ያዳንከኝ አንተነ የህይወቴ ዋና አንተነ የመኖሬ ሚስጥር አንተነ ደስታን ያየውብ ባንተ ነው ከመሞት ያዳንከኝ አንተነ አመልክሃለው ከልቤ አመልክሃለው አምላኬ አመልክሃለው በደስታ አመልክሃለው የኔ ጌታ ሃሌሉያ
መኖር አልችልም መዋል ማደር አንተን ሳልጠራ ቤታ እግዚአብሔር ኦ፣ ፍቅር ከሆነ የማትጠገብ ይረካል ልቤ ሁለንተን ሲያስብ መኖር አልችልም መዋል ማደር አንተን ሳልጠራ ቤታ እግዚአብሔር ኦ፣ ፍቅር ኮነ የማትጠገብ ይረካል ልቤ ሁለንትን ሲያስብ አንተን ብቻ ሲያስብ አንተን ብቻ አንተን ብቻ ሲያስብ አንተን ብቻ አንተን ብቻ ሲያስብ አንተን ብቻ አንተን ብቻ ሲያስብ አንተን ብቻ አያጓጓኝም የዓለም ነገር ቢሆንልኝም ወይም ቢቀር የምታረካኝ አንተ ብቻ ነህ። እጠግባለሁኝ ሁሌ ሳስብ አያጓጓኝም የዓለም ነገር ቢሆንልኝም ወይም ቢቀር የምታረካኝ አንተ ብቻ ነህ። እጠግባለሁኝ ሁሌ ሳስብ አንተን ብቻ ሳስብ አንተን ብቻ አንተን ብቻ ሳስብ አንተን ብቻ አንተን ብቻ ሳስብ አንተን ብቻ አንተን ብቻ ሳስብ አንተን ብቻ ፍቅር የያዘኝ ከጌታዬ ነው መች ከሚጠፋው ከሚያልፈው ምኞቴ የሆን ካገኘውህ አንተኑ ሳስብ አረፍኩብህ ፍቅር የያዘኝ ከኢየሱሴ ነው መች ከሚጠፋው ከሚያልፈው ምኞቴ የሆን ካገኘውህ አንተኑ ሳስብ አረፍኩብህ አንተን ብቻ ሳስብ አንተን ብቻ አንተን ብቻ ሳስብ አንተን ብቻ አንተን ብቻ ሳስብ አንተን ብቻ አንተን ብቻ ሳስብ አንተን ብቻ እወደዋለው ያንተ ፍቅር ነው ልቤ ውስጥ ያለው ገና ሲያስብ ውስጤ ይነቃቃ መንፈሴ ባንተ ሐሴት መዓዛህ መዓዛህ እወደዋለው ያንተ ፍቅር ነው ልቤ ውስጥ ያለው ገና ሲያስብ ውስጤ ይነቃቃ መንፈሴ ባንተ ሐሴት ያደርጋል ገና ሲያስብ ውስጤ ይነቃቃ መንፈሴ ባንተ ሐሴት ያደርጋል የአይኔ ማረፊያ ነጌታ የሕይወቴ ሽታ መኖሬን ወድጄ ዋለው ካንተ የተነሳ የአይኔ ማረፊያ ነጌታ የሕይወቴ ሽታ መኖሬን ወድጄ ዋለሁ ካንተ የተነሳ ልብ ያንተን እያለ ፍቅር በርትቶብኝ የማይጠፋን እሳት ዛሬም ጨመረብኝ የማይጠፋን እሳት ዛሬም ጨመረብኝ የማይጠፋን እሳት ዛሬም ጨመረብኝ እወድሃለው ሀገር ሁሉ ምድር ይወቀው ወድሃለው ወድሃለው ሀገር ሁሉ ምድር ይወቀው ኢየሱሴ ወድሃለው ወድሃለው ሀገር ሁሉ ምድር ይወቀው ወድሃለው ወድሃለው ሀገር ሁሉ ምድር ይወቀው ባመሰግንህ እኔ አልጠግብም ባመሰግንህ ባመሰግንህ እኔ አልጠግብም ባመሰግንህ ብዘምርልህ እኔ አልጠግብም ብዘምርልህ ብዘምርልህ እኔ አልጠግብም ብዘምርልህ ሺህ ጊዜ ሺህ እልፍ ጊዜ እልፍ ሺህ ጊዜ ሺህ እልፍ ጊዜ እልፍ ባመሰግንህ እኔ አልጠግብም ባመሰግንህ ባመሰግንህ እኔ አልጠግብም ባመሰግንህ ብዘምርልህ እኔ አልጠግብም ብዘምርልህ ብዘምርልህ እኔ አልጠግብም ብዘምርልህ
የናርዱ ሽቶዬ ውድ ኢየሱስ ሽታ ያውደኛል ይላል ደስ ደስ የአፍ ቃል ደግሞ ህግጋት ጣፋጭ ሆኖልኛል እንደ ስም የናርዱ ሽቶዬ ውድ ኢየሱስ ሽታ ያውደኛል ይላል ደስ ደስ የአፍ ቃል ደግሞ ህግጋት ጣፋጭ ሆኖልኛል እንደ ስም ባመሰግንህ እኔ አልጠግብም ባመሰግንህ ባመሰግንህ እኔ አልጠግብም ባመሰግንህ ብዘምርልህ እኔ አልጠግብም ብዘምርልህ ብዘምርልህ እኔ አልጠግብም ብዘምርልህ በኪሩቤል ላይ የተቀመጠው በሰማይ በምድር ታላቅ የሆነው ከዙፋኑ ላይ ውረድ የሚለው እሱን ተክቶ የሚቆም ማነው? በኪሩቤል ላይ የተቀመጠው በሰማይ በምድር ታላቅ የሆነው ከዙፋኑ ላይ ውረድ የሚለው እሱም ተክቶ የሚቆም ማነው? ማነው ማነው እንዳንተ ማነው ማነው ማነው እንዳንተ ማነው ካንተ በቀር አምላክስ ማነው ማነው ማነው እንዳንተ ማነው ማነው ማነው እንዳንተ ማነው ካንተ በቀር አምላክስ ማነው